ሪስትሬት መቼ የምንለጋው ዊዝድሮ አድርጌያለ ታይም ታይም ስትሆነ ምናምን ነገር አለኝ ምን አልከኝ?
እንትን አለኝ እንዴ እንዳለ
ምን
አልገባልኝም።
ምኑ
ዊዝድሮ አድርጌው ይሄ ሪስትሬት ስልክ አ ስንት ብር ነው?
እ ስንት ብር ነው?
አምስት አምስት ሺህ ብር
መቼ ነው ያደረግከው ዊዝድሮ?
ትንሽ ቆየት አልኩ። ወደ አሁን አካባቢ
ስንት አካባቢ
confirm ምናምን ፈልጎ ነው መሰለኝ ገባኝ። መቼ ነው ያደረግከው?
ዛሬ አሁን
እሺ፣ ጠብቀኝ። ቴሌብር account ሀያ ሰባት ሀያ ዘጠና ሰባት ሰማንያ ነው። confirm አድርጌልሃለሁ። ገብቶልሃል። ስለደወሉልን አመሰግናለን። መልካም ቀን